ሄሎ ሁሉ ስፖርት ነው የምፈልገው።
እንትን ከወደ ቴሌ ብር አካውንት ትራንስፈር ማድረጊያ መጫወቻ እንዲህ ብሎ ነው ሲስተም
እየተሰማኝ አይደለም ወይ ደግሞ ላውዱን ያዝ። የራሴ ድምጽ ነው የሚሰማኝ።
እንትን ነው መጫወች ሳንቲም እንትን አላል ብሎ ነው አላዛብር ብሎ ነው።
አዎ ትንሽ ቴክኒካል የሆነ ችግር አጋጥሞን ነው። እ፣ ሌላ አማራጭ አለ። አሁን በምነግሮት አማራጭ ማስገባት ይችላሉ።
እሺ
እሺ የያዙ ቁጥር
እ?
ቁጥር የያዙና አሁን ወደ ምነግሮት ቁጥር deposit ያደረጉና እሺ ደረሰኝ ተቀምጧል።
በቴሌግራም ልጻፍ ነው።
ይልኩልናል።
ልጻፍ፣ ልጻፍ። እሺ እሺ ዜሮ ዘጠኝ ሰላሳ ሁለት
ዘጠኝ ሰላሳ ሁለት ሰላሳ አምስት ሰላሳ አምስት አስራ ዘጠኝ አስራ ዘጠኝ ስልሳ ስድስት ስልሳ ስድስት ፍትሐ አምላክ ማርዬ
እሺ
በወደዚህኛው deposit ያድርጉና ደረሰኙን በቴሌግራም ይልኩልናል።
እሺ እሺ የቴሌግራም ቁጥራችንን ያዙ
እሺ ዜሮ ዘጠኝ ሰባ ስምንት ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ሰላሳ ዜሮ ስድስት
ዜሮ ስድስት በግል በቃ ለጊዜያዊ ችግር ነው ወይም ዘላቂ ነው? ይሄ?
ለጊዜያዊ ነው። ትንሽ technical ችግር ስላጋጠመና ይስተካከላል። ሙሉ ስሞትንና ቴ- ሁሉ ስፖርት የሚጠቀሙበትንም ስልክ መላክ እንዳይረሱ።
ከምኑ ጋር ከእንትኑ ጋር ከቴሌግራሙ ላይ ማለት ነው።
አዎ
እሺ፣ እሺ።